ሰላም ጤና ይስጥልኝ።
ሰላም እንዴት ዋልሽ? Hello እ፣ Hello፣ አቤት።
ትናንት ደውዬልሽ ነበረ
እሺ ምን ነበር? የከፋው?
እ፣ order አድርገን ነበረ ሽንኩርት grade B እና እም፣
እ፣ እዚህ application ኑ ጋር delivered ነው የሚለው እኛ ጋር ደግሞ እኛ ደግሞ አልተቀበልንም። grade C እና grade B ነበር ያዘዝነው።
እም።
grade C ውን ተቀብለናል፣ ግን grade B ውን አልተቀበልንም። ሁለቱም ግን delivered ነው የሚለው። ትናንት ደውዬልሽ check ላድርግና ነገ እንዲደርስ አደርጋለሁ ብለሽ ነበረ።
ማንኛውም product ነው ያልተቀበሉት? ቆይ አንዴ እ፣ ግሬድ በዚህ- B ውን በዚህ ቁጥር ነው አይደለ order አ- ያደረጉት?
አ። እኔ create አላደረኩም፣ join ነው ያደረኩት።
ናታል አይደለ?
ናትናኤል አ፣ ናትናኤል ማን ላይ ነበር ያዘዙት?
የሞባይል ብን ስሙ ይህ አለም የሚል group
Okay ይህ አለም grade B እና አ።
grade C ያዘዋል። Okay Grade C ውን ተቀብለናል።
Grade C አዎ ተቀብለዋል። Delivered ነው የሚለው።
Grade B ው ግን አ፣ ስለ- እንደዛ ነው የሚለው መሰለኝ። እሱን Grade B ም Deliver ተቀ- grade B ም ተቀብለዋል። ይህ አለምን አልተቀበል አ- አይ አልተቀበልንም። ጓደኛዬ ስለሆነ አናግሬው?
አብረን ነው grade C ውንም የተቀበልነው እና እኮ ለምን ይህ አለም አላሳወቀም
ምን ብሎ እንዳልመጣለት እንዳልተቀበለ? ምክንያቱም አሳውቋል እኮ Driver ኦች ያለም ሲደውሉ- አላሳወቀም። አሳውቀናል። ትላንትና እኮም ደውለናል፣ ዛሬም ደውለናል።
እሱ ትላንት አልተቀበልንም ብለው አሳውቀዋል። Grade B አዎ አዎ እኔ እኮ አመልክቼ እኮ አ- ምናልባት አንቺ ላትሆኝ ትችላለሽ እንጂ ሴት አንስታልኝ አዎ እ፣ ነግሬያት ነገ ነገ ይደርሶታል ብላኝ ነበረ።
በጣም ይቅርታ። እዚህ ጋር ግን እ፣ እንደገባ አያሳይም፣ አልገባም product ቱ። Maybe ወይ ይህን ይህ አለምን check ለማድረግ ብለው ዘግይተው ይሆናል። እርስዎ ነበሩ ትላንትም የደወሉት?
አዎ እኔ ነኝ የደወልኩት። አዎ ይህ አለም ነበር ደውሎ ማሳወቅ የነበረበት።
እሱም ምክንያቱም ደውሏል።
Admin ኑ እሱ ነው እ፣ እ፣ እ።
ተረክቤያለሁ አልተረከብኩም እ።
የሚለውን ነገር admin ኑ ነው መናገር ያለበት።
እሱ አይ እ፣ እሱም እኮ ደውሏል፣ አልተረከብኩም ብሏል እኮ እሱም። የሚገርምሽ አሁን grade B ው ከ grade C ው በፊት ነው የታዘዘው።
አዎ ልክ ነው። እዚህ ጋርም ያሳያል። ግን ሁለቱም delivered ነው የሚለው ሁለቱንም አዎ።
ተቀብሏል። ይህ አለም አሁን ሁለቱም product እንደተቀበለ ነው እዚህ ጋር አዎ የሚያሳየው። ነው አዎ አዎ ይቅርታ ትላንት ስላልገባን አሁን ለነገ ነው ላስተላልፍሎት የምችለው። ምክንያቱም እውይ።
በይህ አለም ስም ዛሬ የሚወጣ product ላይ ሳየው የለም።
እስቲ በእናትሽ ዛሬው ያስደርጊልን በእናትሽ። ነገ ይቅርታ።
ከለ ጉዳይ ስለሆነ እሺ ከተቻለ እዛው ዛሬ ሰ- ካለ፣ እ።
ካልተቻለ ግን ምንም ማድረግ አይቻልም። ነገ እንደወጣሉት ነው ማድረግ የሚቻለው።
አዎ አይ እዛው ሰፈር ነው ያለ ነው እኮ እኛ stock እንትን እ፣ መጋዘናችሁ store ኣችሁ አካባቢ ነው ያለ ነው ቤታችን እኛ።
አይደለ? እሺ አዎ እዛው አምስት መቶ ሜትር አንድ ኪሎ ሜትር ነው እዛው።
አሳውቅሎታለሁ። እሺ ካልተቻለ ግን ነገ ነው የሚጠብቁት።
please please ዛሬ አስደርግልኝ እባክሽ።
OK grade B ነው ያሉኝ።
አዎ grade B ው ማለት ነው።
እሺ ግሬድ አሳውቅ- ሲውን ተቀብለናል። ቆንጆ አዎ ነው።
ገባኝ። አዎ እስቲ please እባክሽ ዛሬ delivered ስለሚል እዚህ ጋር ያው አዎ እኔም የደወልኩልሽ ምክንያት application ኑ ጋር ሳየው to be received የሚለው ጋር አላገኘው ስል እንዴ ምንድን ነው ብዬ ስደው እንትን ስል ነው ያወቅኩት እንጂ በፊት track አድርገው ነበር። እኔ ለራሱ ልክ እንደ deliver አይነት ምልክት ሲያሳየኝ ነው እናንተ ጋር የደወልኩት።
ይቅርታ በጣም ይህ አለም ጋር ደውዬ check ላርግና አስገባሉታለሁ። complain ላይ እሺ የግድ እሱን መጠየቅ ስላለብን ነው።
ችግር የለም ደውይለት። እሺ እሺ እሺ